Hello
Hello ሰላም ነው።
ጤና ይስጥልኝ። አህለን እ ከዊ ፕላስ ነው የምደውለው Okay።
Solution ድርጅት ዊ ፕላስ እሺ እ ዊ ፕላስ እ በቅርቡ አንድ app develop አድርጓል እና እሺ እሱ የተለያየ service እ ይይዛል። አንደኛው ደግሞ የእናንተ አይነት ሲሆን እናንተ እሺ በነ- ምዝገባው በነፃ ነው እና እዛ ላይ እንድትመዘገቡ እና store አችን እሺ ታስተዋወቁ እንድትገበያዩበት ነበር ፈቃደኛ ከሆናችሁ።
እሺ ይቻላል።
እሺ link ልላክልሽ እና እሺ አውርደሽ እ ትመዘገቢያለሽ።
እሺ እሺ ላኪልኝ።
እሺ በቃ እሺ አመሰግናለሁ።
እሺ እሺ እኔም አመሰግናለሁ።